አላችሁ?
ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን። የዩቲዩብ ትምህርት ለመማር መረጃ ልጠይቅ ነበር።
እሺ ስሞትን ማን ልበል?
ስሜ ብሌን ዘውዱ።
እሺ ብሌን፣ ስልክ ቁጥርሽ ትሰጫለሽ?
ይህ አሁን የደወልኩት በዜሮ ዘጠኝ ስልሳ ሶስት
ዜሮ ዘጠኝ ስልሳ ሶስት ሀያ ዘጠኝ ሀያ ዘጠኝ ስልሳ ዘጠኝ ሰባ ዘጠኝ ስልሳ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ የት አካባቢ ነው የምትኖሪው?
ኮልፌ አስራ ስድስት
ኮልፌ። እሺ በአካል ነው በኦንላይን ነው class መውሰድ የምትፈልጊው?
በአካል
እሺ እ፣ class ኡ የሚሰጠው ለሶስት ወር ያህል ነው።
ለስንት ጊዜ?
ለሶስት ወር ያህል ነው class ኡ የሚሰጠው።
እሺ በሳምንት ሶስት ቀን ነው።
እሺ
እ፣ ሌላ መረጃ ትፈልጊያለሽ?
ዋጋ price ኡ ሞ- እ፣ price ኡ ደግሞ አጠቃላይ ሀያ credit hour ነው። እ፣ ለአንድ credit hour ሰባት መቶ ሀምሳ ብር ነው። እ፣ ከየካቲት ሀያ አምስት ለሚመዘገቡ ደንበኞቻችን የሀያ አምስት ሺህ ብር ቅናሽ አድርገናል። እስከ የካቲት ሀያ አምስት አስር ሺህ ብር ነው ክፍያ። ከየካቲት ሀያ አምስት በኋላ ደግሞ አስራ አምስት ሺህ ብር ነው ማለት ነው።
እ፣ ከየካቲት ሀያ በፊት ስንት አልሽኝ?
እስከ የካቲት ሀያ አምስት
እ፣
እስከ የካቲት ሀያ አምስት እስከ የካቲት ሀያ አምስት አስር ሺህ ብር ነው። ከየካቲት ሀያ አምስት በኋላ አስራ አምስት ሺህ ብር ነው።
መልካም እሺ፣ አመሰግናለሁ። የት ነው እሺ።
መጥቼ የምመዘገበው?
እ፣ አሁንም መመዝገብ እችላለሁ። በአካል መምጣት ከፈለግሽ ደንበር አበሩስ ህንፃ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት ላይ መምጣት ትችያለሽ።
okay፣ አመሰግናለሁ።
እሺ፣ እናመሰግናለን።